ሄሎ ሰላም ነኝ።
ሄሎ
አቤት።
ስልሳ አንድ ስልሳ ሁለት ስልሳ አንድ የሚል order ተቃራኒ ነው።
ስልሳ ሁለት ስልሳ አንድ አዎ ጠራ ያለ ከሆነ ንገረኝ።
እሺ ስልሳ ሁለት ዜሮ ስድስት
ስልሳ ሁለት ዜሮ ሶስት ዜሮ ስድስት ዜሮ ስድስት ዜሮ ስድስት እሺ፣ ቆይ አትዝጋው። እሺ dispatch ልጠይቅልን።
እሺ
የትኛው ነው እየራሃለው?
የሀያ አራት ነው እየሄድኩ ነው ወደ ይሄ ያራርጉሊት ወይ የሀያ አራት የሀያ አራት እሺ፣ ቆይ ግን እኮ አስራ ሰባት ደቂቃው ነው።
ሰዓት ጀምሮ እኮ እስካሁን እየደወልኩ ነው።
ካይሰራማ አዎ ይቻላል።
እሺ፣ ቆይ አንዴ እ ፋሲካ ከሚኪስ በርገር የ- ከመብራት ኃይል branch ነው ወደ የረር ጉሊት የሚሄድ order እና ከድሪም ስታርማ ወደ ሀያ አራት ኮንዶሚኒየም የሚሄድ order ይዟል እና እ የትኛው የድሪምስ እንዴ ሰላሳ ሁለት ደቂቃው ነው የድሪምስ ይሄኛው ይውጣልኝ እያል ነው ስልክ አልሰራ ብሎት ነው እሺ። ሄሎ በረከት አቤት ስልሳ ሁለት ስልሳ አንድ ወጥቶልሃል
እሺ አመሰግናለሁ።
እሺ